ሰላም ጤና ይስጥልኝ። ቤስት ቤት hello hello hello hello አቤት አቤት
withdraw አዝዤ ነበረ አልገባልኝም።
ስንት ብር
ሺ አምስት መቶ እና አራት መቶ
መቼ አሁን ነው ወይስ ትናንት አይ ትላ- ትላንት ነው
እሺ ቤስት ቤት ቁጥርህን አንዴ ንገረኝ እሺ ዜሮ ዘጠኝ እህ አስራ ሁለት በዚህ ስልክ ማለት ነው ሀያ
ስንት ብር ነው ሺ አራት ሺ አምስት መቶ እና አራት መቶ ብር ገብቷል። processing ብሎኝ አልገባልኝም ወደ ቴሌ ትናንትና ማታ ነው ያልከኝ አዎ?
አ፣ ትናንትና ወደ አስራ አንድ ሰዓት ነው አስራ ሁለት ሰዓት አካባቢ እ?
ሺህ አራት እና ሺህ አራት እና ሁለት ሺህ ነው ያልከኝ
ሺ አምስት እና አራት መቶ
ሺህ አምስት withdraw ነው ያልኩሽ አውቅሻላ
እሺ confirm አልተደረገም ነበር ይኸው confirm አድርጌልሃለሁ እስኪያስገቡልህ በእኛ side ስላወጣውልህ አንዴ ሳንቲሞቹና ቻፓዎች እስኪያስገቡልህ ትንሽ ጠብቃቸው እሺ እሺ ሁለቱንም አረግሻል አዎ ሁለቱንም አድርጌልሃለሁ እሺ እሺ ስለደወልክ እናመሰግናለን መልካም ቀን እሺ thank you እሺ አባ